Hello ጤና ይስጥልን ብስሪት
Hello እንትን ማታ እኮ አካውንቴን ሰብሬ ወደ account ላይ አስገባ እስካሁን አልደረሰኝም።
ምን withdraw አድርገህ ነው ወይስ deposit ነው?
draw ዊዝ ስንት ብር ነበረ?
አንድ ጊዜ ሁለት ሺ ሶስት መቶ አንድ ጊዜ ደግሞ ሁለት ሺ ሰባት መቶ
Okay በዚህ ቁጥር ነው?
አይ ሌላ ቁጥር ነው።
እሺ ትናንት ማታ
ዜሮ በቻፓ ዘጠኝ በቻፓ ነው?
በሽፋን እሺ ዜሮ ዘጠኝ አስራ አምስት እሺ
ዜሮ አንድ
አስራ አምስት ዜሮ አንድ
ሀያ
እሺ
አርባ ሁለት
ሀያ አርባ ሁለት አስራ አምስት ዜሮ አንድ ሀያ አርባ ሁለት ሁለት ሺ ሶስት መቶ ነው ያለ
አንድ ጊዜ ሁለት ሺ ሶስት መቶ አንድ ደግሞ ሁለት ሺ ሰባት መቶ አመቺ ማለት ነው።
እሺ ወደ ንግድ ባንክ አይደል አሊ አህመድ አዎ አዎ አሊ አህመድ ገብቷል። አሁን ገብቷል። check አድርጉት። እሺ አይ እሺ ስለደወሉ እናመሰግናለን። መልካም ቀን።
እም።